ምስል የሚያስወጡ ነው። ምን ነበር
transfer አድርጌ ነበር። እየሰራ አይደለም።
እየሰራ አይደለም። አሁን ነው
ትናንትና
አልገባኝ።
pending ነው pending ነው የሚለው እስከ still ከኔ ቆርጧል፣ ግን አላስገባውም።
withdraw አድርገው ነው ነው አይደለም። deposit
deposit text ልኮሎታል።
ምን ተቆረጠ?
እ አ እሺ እሱን screenshot አድርገው በቴሌግራም ይላኩልን።
ምኑ የቆረጠውን ነው ወይስ የ transaction ኡ?
text ኡን text ኡን የቁ- መቁረጡን የሚያሳየው text
okay በቴሌግራም ይላኩልን።
እሺ።